ሄሎ
አቤት ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
የቶች ከድርጅት ነው ስቴዎች ግን አዎ ነው አዎ ከስተመሮችን እና አሁን ያለው ዋጋ ስንት ነው?
የሳሶ ነው ቦቫንስ ሳሶ ሳሶ ሰማንያ አንድ ብር ከአስራ ዘጠኝ ሳንቲም ነው።
ነው በጣም አልጨመረም
ሰማንያ አንድ ብር ከአስራ ዘጠኝ ሳንቲም ነው? አ፣ በጣም ጨመረብን ብለን ነው እንጂ እዚህ ደግሞ የወረደ ነው ገበያው በጣም
እ፣ አዎ በእርግጥ እ፣ ጨምሯል። በየጊዜው እየጨመረ ነው የሚሄደው።
እም፣ እዚህ ጋር ደግሞ በጣም አንዴ ሁሉንም አንድ ጊዜ እያመጣችሁብን እህ በጣም ገበያው እየተጠለቀለቀ በወረደ ገበያ ነው የምሸጥ። ከዛ ላይ ደግሞ መንገድ እየተዘጋብን ስለሆነ እህ ኪሳራ ውስጥ ነው የገባን እና አሁን አንድ ሺህ ሁለት መቶ የምንልከውን አሁን ወደ ስምሽ አንድ ሺህ ንገሪኝ።
ወደ ዘጠኝ መቶ እየቀነስን ነው። ጥሩነሽ አሳየ ስምሽን?
ይባላሉ። ጥሩነሽ አሳየ ጥሩነሽ እም፣
ጥሩነሽ አሳይ አሳይ።
አዊ ነው።
አዎ አዎ
እሺ እሺ፣ ሀሳብሽን እ፣ ለሚመለከተው አካል አሳልፋለሁ።
አዎ እ፣ መልካም አይ- ጊዜ።
አ፣ ከጌ- ከገበያው መውጣት የለብንም ብለን ነው።
አመሰግናለሁ። እሺ እሺ